ኢህአዴግ ውስጥ ኤርሳቤ ነኝ
መርሳቤ እንዴት አመሸሽ?
አለሁ። እንዴት ነህ?
መሰረትን አግኝቻት ነበር። አዎ ከኦስካር ችክን የታዘዘ ትዕዛዝ ነበር።
እም፣
ያው አስራ ሶስት ደቂቃ ቀርቶኛል ከተሰጠኝ አልሰጡህም? ሰጡ።
አልተሰጠኝም ቆይ እስኪ አንዴ እና ትቼ ወጥቻለሁ።
ትቼ ወጥቻለሁ። ቆይ አንዴ ትደውልልሃለች።
ምን አልሽኝ? ሄሎ።
ሙሉ አለም ነህ?
አዎ ሙሉ አለም ነኝ።
ቆይ ት- ትደውልልሃለች። አንዴ ጠብቀኝ እሺ። ሙሉ አለም ደውል። ኤርሚ ሄሎ
አቤት።